ሄሎ አቤት።
ሄሎ
ሄሎ
ሰላም ጤና ይስጥልን።
አብሮ ስትልን ሰላም ነው።
እግዚአብሔር ይመስገን። እንዴት ዋሉ?
እግዚአብሔር ይመስገን። የ- እሸቱ ቲ ዩቱብ እንትኑ በኦንላይን ትምህርት ምናምን ካለ እሱ እንደዛ የሚል ማስታወቂያ አይቸኮል።
ሊማሩ ፈልገው ነው?
አዎ፣ በኦንላይን
አዎ ስም አልበል።
እኔ ታጋይ ታፈሰ እባላለሁ።
ማን አልከኝ?
ታጋይ ታፈሰ
እሺ
እ hello የአባት ስም የአባት ስም ታ- ታፈሰ
ኦኬ። እሺ፣ ስልክ ቁጥር ልውሰድ። ዜሮ ዘጠኝ
ዜሮ ዘጠኝ ሀያ ዘጠኝ
ሀያ ዘጠኝ